ጤና ይስጥልኝ። የጎኩት ምን ልርዳው?
የኪዋን አሸናፊን ብዬ ምናምን ሜሴጅ ወርዶልኝ ነው። ለቻውጭ ኪዋን ታውቂያለሽ? ደግሞ እሺ
አሸናፊ ምናምን ብዬ ሜሴጅ መጥቶልኝ ነው። ለዛ ነው የደወልኩት።
እኮ ቴሌቪዥን ፍሪኩዌን አሸንፈዋል ያሉት አይደለም?
እ free coin አይደለ አሸንፈዋል ያለው ያሉት
አዎ እንኳን እኮ አሸናፊ ናችሁ ምናምን ብሎ message ልኮ
አሸንፈዋል ብለውታል። በዚህም ደግሞ ጥያቄና መልስ ገብተው ሌላ ተጨማሪ ስድስት ክፍሎች ለማግኘት ነው።
አዎ ሌላ ለመጫወት ነው።
አዎ ሌላ እድል ለመጫወት coin ጥያቄና መልስ ለመጫወት ነው።